ሰላም ጤና ይስጥልን። ችብችብ
ሰላም ሰላም።
እቃ ለማዘዝ ፈልጌ ነበረ እና እሺ
discount ኡ ቀርቷል? እንዴት ነው?
እ አሁን የለም። አዎ
okay እስከ መ- ጭራሽ የለም ነው ወይስ የጊዜ ገደብ አለ?
የጊዜ ገደብ አለው። አሁን በ normal ኡ እዛ ላይ በሚታዩት price ነው የሚያ- order የሚያደርጉት ችብችብ ላይ የሚያዩት።
እንጂ በ discount discount ኡ የለም አሁን ለጊዜው።
አዎ አዎ የለም።
እሺ፣ አመሰግናለሁ።
እሺ እናቴ፣ እሺ